ሄሎ ሄሎ አቤት ጤና ይስጥልኝ።
አብሮ ይስጥልኝ እ የዮሴፍ ስልክ ነው አይደል?
አዎ እሺ ከ WePlus solution ነው የደወልኩት። hello አይሰማም?
ይሰማል ይሰማል ከ WePlus solution ነው የደወልኩት እሺ እና ባለፈ አውርቼ ነበር እና I think register አላደረክም መሰለኝ። እዚህ ላይ እየመዘገብን ነበር እና
አይ እንትን ብያለሁ እንዴት ነው አፑ ጭዬ ካቸዋለሁ ዊፕላስን ፕሮቫይደር የምለውን ነው።
አ አ ኦኬ ሬጂስተር አደረግ
እንግዲህ ሬጅስተር ማድረግ አለማድረግ እንደማወቅ እንደምችል አላውቅም ግን ሳክሴስፉል አፑ- ብሏል። ሬጂስተር ሰውን ስነሳ መጨረሻ ሰብሚት የምለውን
እንደገና ስላለ የላክልኝን ኮድ አስገብቼ ከፍቶ ነበረ okay ስለዚህ ከዛም የሚሞላው ሞልቼ ምናምን ና አሁን app ኡን ስከፍቶ ይከፍታል okay በቃ እንደዛ ከሆነ register ሆኗል ማለት ነው። እሺ እና ጥያቄ እና አስተያየት ካለ እዛውን መጠየቅ ትችላለህ።
ያው እኔ እንዴት ነው አጠቃሚ ነው ገና አልተጀመረም አዎ አዎ፣ እሱን ቀጣይ ሳምንት ጀምሮ ነው እ፣ ስራ የሚጀምረው። አሁን ላይ ኦንላይን እየመዘገብን ነው ያለው። እሱን check ለማድረግ ነው የደወልኩት።
እኮ ባለፈው የደወልሽልኝ ልጅ ነች ላላስ አዎ አዎ አዎ ዛሬ ድምፅሽ ታ- ይቀያየራል
እ፣ አዎ እንግዲህ እንደዛ ነው።
እየቀያየርሽው ነው ታቀርብ አረ አይደለም በቃ ጥያቄ ያስታለ በማንኛውም መደወል ትችላለህ። እሺ መልካም ቀን።
መልካም